ያስጠራበት ቤት
okay እንትን ነበር ናት ምን ነበር?
ቅድም ደውዬ ነበር እና online account ነበረኝ እና እሺ password forget ን አድርጌው እሺ የሚላክልኝን password copy paste ም አድርጌ ያስገባሁት ሞከርኩት እንዳለ እሺ እንደገና ደግሞ በስነ ስርዓትም ጽፌ ያስገባው እምቢ ብሎኛል እና ምን እንደሚል እስኪ screenshot አድርገህ ቴሌግራም ላይ ትልክልኝ።
እንትን ነው የሚለኝ አንዴ incorrect credentials ነው ምናምን መሰለኝ የሚለኝ እኮ ወይ password ኡን ተሳስተሃል ታስገባ password ኡን።
copy paste አድርጌ ያስገባሁት እንግዲህ እሺ copy paste ስታደርገው የመጀመሪያውን space ማጥፋት አለብህ። copy paste ሲደረግ መጀመሪያ ላይ እንትን ይኖረዋል space።
okay እሺ፣ እንደዛ ለመሄድ ሞክረው።
አዎ ሞክረውና ከዛም እምቢ ካለ ደውል።
እሺ፣ ግን መፍትሄ የለውም ከመሞከሬ ብዙ ጊዜ ስለሞከርኩ ነው።
አይ ደጋግሜ ሞክረው ለሞከርኩ። እሺ